hello hello የሚችል Best Bet ነው የምንረዳ።
እንትን ነበረ ያው ገንዘብ ተልከው ነበረ በቦልቻ እሺ
እና አልገባም እስካሁን account
እሺ፣ voucher code ኡን አስገብተሃል?
አላስገባም።
እሺ፣ ኮዱን ተቀበልና እ፣ deposit የሚል አለ አይደለ? ቤት እ።
ውስጥ ስትገባ እዛ ውስጥ ትገባና voucher የሚል አማራጭ አለ። እዛ እ።
ላይ code ኡን capital letter ሳታሳስት በትክክል ጻፈውና እ።
deposit ስትለው ወደ Best Bet account ይገባል። እሺ፣ በቃ ወደ account ብትመልስልኝ ወደ account መልስልኝ።
ወጪ ያረከውን ነው ወደዛ አዎ።
account እንዲመለስ። እሺ፣ account አዎ።
history ውስጥ ግባና እ voucher history የሚል አለ ከላይ።
እ እዛ ውስጥ ግባና መቼ ነበር ያወጣኸው ብሩ?
ትናንት
እሺ፣ start date እና end date የሚል አለ። እሱን በትናንት አስተካክለውና search ስትለው እ ብሩና ከብሩ አጠገብ ደግሞ ኮዱ ይመጣልሃል። እሱ code copy በለውና ተመልሰው እ።
ወጣና deposit የሚለው አለ አይደለ? ወደ እ።
ስቴት ብር የምታስገባበት እዛው ላይ voucher የሚለው ላይ እሱን code paste ብለው deposit ስትለው ወደ ስቴት account ይመለሳል። እሺ እሺ እሺ።
እሺ፣ በዛ አድርገህ ሞክረው።